hello ፍቅር ነኝ።
ፍቅር ሰላም ነው?
እንዴት ነህ?
አርባ አምስት አርባ አምስት ሰላሳ ሶስት የ customer ስልክ አይሰራም ብዬ ነበር። አሁን አንድ አስራ አምስት ደቂቃ ሊሞላ ሊያልፈው ነው።
ማን እንደዛ ነበር?
ከነገር ከነገርኳቸው ፍቃዱ አርባ ነህ?
አምስት ሰላሳ ሶስት ፍቃዱ ብራ ነው።
መለስኩልሽ እንዴ? ቆይ አንዴ። እም። አርባ አምስት ሰላሳ ሶስት እስካሁን አልመለሱላትም ታውቃለህ?
ምን ሄሎ?
ይሻላል ታዲያ? ኦፍሳይም ገብቷል።
አዎ ቆይ አንዴ እሺ ድጋሜ እንጠይቃቸዋለን እሺ ከዛም ትደውልልሃለች ወይ እደውልልሃለሁ እኔም በኋላ እሺ እሺ። አዎ ስራ አልሰራውም ቁጭ ብያለሁ።